Hello ፍቅር ነኝ።
ፍቅር እንዴት ነሽ?
አይ
ደህና ቆየሽ?
ሰላም እግዚአብሔር ይመስገን
አርባ ስምንት ዜሮ አራት የሚል ማለት ነው።
እ እ አር- አር- አርባ ስምንት ዜሮ አራት የሚል order እሺ ምንድን ነው?
አይ፣ ች- ችግር የለውም። እሺ እንትን ነው የቦሌ order ጀምበር አሁን ነው ከቦሌ የመጣሁት እናንተ ታውቂልኝ ነበረ።
ሌላ ወርደህ ይዛሃል?
ሌላ አልያዝኩም። አሁን ገና ነው ከቦሌ መጥቼ ገርጄ ያረፍኩት። ስለዚህ የመጣሁት ልተኛ መሽቷል በጣም።
እሺ ቆይ አንዴ ሊለ
በቃ- ማ- ፍቅር ወይ ፍቅር አ፣ ወይዬ?
ተይው፣ እግዜር ይስጠው። order ኡም ወጥቷል። አመሰግናለሁ።
አርባ ስምንት ዜሮ አራት ነው አይደለ?
አዎ order ኡ ወጥቷል። በቃ ከኔ አዎ አንተ ጋር አይደለም ያለ። እሺ ወ- ወጣ ገብቶ ነበር ወጣ። እሺ ቻው።
ቻው።